ጤና ይስጥልኝ ቲሲ በረራ መረጃ ማዕከል እባክዎት መድረክ ነው።
አሁን ስጥልኝ ሰላም ነው።
ሰላም ነው እግዚአብሔር ይመስገን። ሰላም ነው።
እም፣ ለቅዳሜ የበረራ መረጃ ማወቅ ፈልጌ ነበር።
ሲሄድ ወዴት?
ከአዲስ አበባ ባህር ዳር።
አንድ ላይ ጠብቁ።
ካርድ የለም መሰለኝ እኮ፣ አንድ ደቂቃ
ለስንት ሰው ነው የፈለጉት?
ለአንድ ሰው
ደርሶ መልስ ነው ወይስ መሄጃ ብቻ?
መሄጃ ብቻ።
እሺ ቅዳሜ 12 ሰዓት ከ35 ተነስቶ አንድ ሰዓት ከ45 የሚደርስ
እሺ 3916 ብር።
እሺ እ፣ 12 ሰዓት ከ55 የሚነሳ አለ፣ አንድ ሰዓት ከ35 የሚነሳ፣ ሁለት ሰዓት ከሩብ የሚነሳ አሉ። የስንት ሰዓቱን ነው የሚፈልጉት?
ሁለ- ሁለት ሰዓት ከሩብ የሚነሳው
አ ሁለት ሰዓት ከሩብ የአምስት ሰዓት ምናምን የለም ማለት
አምስት ሰዓት አለ፣ አምስት ሰዓት ከአርባ
እሺ አምስት ሰዓት ከአርባ አ፣ አምስት ሰዓት ከአርባ 3916 ብር።
እሺ እሺ
እሺ ቡክ ላድርግልዎት?
አዎ
እሺ ስሚኝ ጋሩኝ
ራቢያ ራቢያ መሀመድ ይማ
ጫማን አድርጌ መሄድ ጓንም መጣሁ ወይ መሄድ እዛም የለም። ማብራት ማብራት ዝም ብለሽ ዳከብኝ። በቃ እስኪ በኋላ ማነው ከፍ ያለች?
አባት ነው። ኧረ እናንተ ጋር ምን ከፍ አንድ ያለ ላይ ሰው የለም?
ይዘጋ ነው ግን የምር ተመልሼ ደውል ነው እንጂ ስልክ ቁጥር ስልክ ቁጥር ይዘው ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት ሀምሳ አንድ አስራ አንድ ሀምሳ አንድ አስራ አንድ ዘጠና ዘጠኝ ዘጠና ዘጠኝ አዎ
ከፍ ያለ ቦርሳ የላችሁ? እሱማ አንችልም ከትቼ የማነው ጉድሱ? አያቴ አንቺ ምን ነው? የትኛው? ጉድሱ ይሄን አንችልም እራሱ። ያን የገዛችሁ ነው? እኔ እያለሁ ማለት ነው። እኔ እያለሁ እንደዚህ
እሺ በስልክዎት አሁን መልእክት ይደርስዎታል። መልእክቱ ሲደርስዎት ክፍያ ይፈጽሙ።
እሺ በቃ እሺ ደውሉን። አመሰግናለን። መልካም ቀን።
ስንት ነው? ሶስት ሺህ ዘጠኝ መቶ
ቆይ አንድ አንድ ጊዜ ሶስት ሺህ ዘጠኝ መቶ ቆይ አንድ check ላድርግልሽ።
ምግቡ ይሰጣል። ስለዚህ ይወጡ ሰናውጥ
ሶስት ሺህ ዘጠኝ መቶ አስራ ስድስት ብር
ሶስት ሺህ ዘጠኝ መቶ አስራ ስድስት ብር አዎ።
ይበልናል።
እሺ ነው